ሄሎ ሄሎ
አይሰማም። ጤና ይስጥልን። በስቱ ቤት
አረስትልህ ሰላም ነው አለን አለን። ሰላም ነው አለን። ቤስት ቤት እየተጫወትን ነበር። ሰባት ምትራ የአየር ላይ ቆረጥ
ምን ነው?
ቤስት ቤት እሺ እየተጫወትን ነበር። ሰባ ስምንት ብር ቆረጠ።
ጌሙ ላይ ነው የቆረጠባችሁ ማለት እ፣ ት- በልተህ ነው ወይስ እንዴት ነው? ዝም ብሎ ነው የቆረጠብህ? ካርቶን መድበን በልተን ስንወጣ ግን እንደበላን ያሳያል።
okay። ስለዚህ እንትኑ ላይ ግን አዳ አላረገልንም።
በቃ screenshot አድርገውና ቴሌግራማችን ላይ ላክልን። እሺ
ያዘ ያዘ ብሎ እንደ